Hello ጤና ይስጥልን።
ጤና ይስጥልኝ።
ሊንተሶ ነው ምስ ነው ልርዶት።
አቤት።
ሊንተሶ ነው ምስ ነው የደወሉት። ምን ልርዶት?
አዎ ደግሞ መረጃ ለማግኘት ነበር።
እሺ፣ ስለ ቤቶቹ ነው ስለ አክሲዮኖቹ?
መጀመሪያ እሺ፣ ስለ አክሲዮኑ ማወቅ ፈልጌ ነው።
እሺ፣ አሁን ላይ የ- ለሽያጭ አውጥቷል አክሲዮን እ፣ Minimum የሚባለው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው። ስምና ስልክ እየመዘገበን ነው። ሐምሌ አንድ ላይ እንደውሎታለን። መመዝገብ ፈልገው ነው ቤት እሱ ማለት አሁን ቤቱ ማለት በቤት መረጃ
ምን አሉኝ?
አዎ ልሞር እ እ
ልመዘገብ ፈልጌ ነው።
እሺ ስልኮትን ያሳየኛል። ስሞትም አልበል
ስልክ ሌላ ስልክ መቤት አይው ብሎ ነኝ
እሺ ንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ
አስራ ዘጠኝ
አስራ ስንት ዘጠኝ
አስራ ዘጠኝ
ሰባ ሁለት አስራ ዘጠኝ ሀያ ሁለት ሰባ ሁለት አስራ ዘጠኝ ሰባ ሁለት ዜሮ አምስት
ዜሮ አምስት ሀምሳ አንድ
ሀምሳ አንድ ማልበል ስሞትም
እ ስሞትም አልበል
ታደለ ሮባ
ማን አሉኝ?
ታደለ
እሺ ማስታወቂያውን ከምን ላይ ነበር ያገኙት?
ከኤፍኤም
እሺ ሐምሌ አንድ ላይ እንደውሉታለን። መልካም ቀን።
አዎ